እሺ ውይ ሄሎ ጤና ይስጥልን ቤስት ቤት ረዴት ነኝ።
ይህቺ ሰላም ነሽ?
ሰላም ነው።
ያው በ- በ- በፌስቡክ ላይ ላክ ምንድን ነው ስክሪንሹት እሺ ት- ምን ላይ ልካዋለሁ? እንደምን
ለ- ለ- ለእናንተ ፌስቡክ።
ኦኬ ልካዋል።
አዎ ማን ነው ይህ ስም እዛ ላይ?
አብዱላሂ ራጌ
አብዱላሂ
ራጌ አብዱላሂ ራጌ ሐሙድ
አብዱላሂ አልመጣለንም። እስቲ ሀይ በለን። አሁን ሙርሳል ነው አብዱላሂ ሙርሳል።
አብዱላሂ ራጌ ራጌ ራጌ
እስቲ አሁን ሀይ በለን። እሺ
ለእኔ ፌስቡክ ላይ ልግባ አዎ እዛ ላይ ሀይ በለን።
በቤስት ቤት ውስጥ ፌስቡክ እናድረው አዎ አዎ
ያው ላክ እኮ ትላንት ማታ ደሞ ስላክ ሴቲ የነበረ ስራኛ ዲፖዚት ነው ነበር።
አይደለ? እንደምን
ቤስት ቤት ቤስት ቤት እኮ ዲፖዚት ነው አይደለ?
አዎ በቃ ችግር የለውም። ለቻፖች እንልክላችኋለን። እሺ
አለም ትላንት ማታ ምን አለች መሰለህ ተረኛው እሺ ምን አለ ማታ?
እ እኛ ሀላካ አሁን ስለሌለ ም- ምንድን ነው ነገ ነገ ደውልና እሺ
ፓስወርድ ምናምን እንቀይራለን።
አይ ፓስወርድ እኛ መቀየር አንችልም ወንድሜ፣ አንተ ነህ እሺ የምትቀይረው።
እንሺ ፓስወርድ እምቢ አለ እንዴ ሊያርገው ደግሞ አይ እንደገና ብ- እ- ፓስወርድ ኢ- ፓስወርድ ያውል በለው። እሺ ያውል ይቴ ወይ ወንድሜ አ- አንድ ተባበርና እሺ
የኔ ቁጥር እዩ እስቲ ከነብር ደግሞ ውስጥ አለቆ
ገባኝ። እኛ መቀየር ስለማንችል ነው። እሺ
አሁን ጭራሽ አሁን አላይ ደግሞ እንደ አያመጣውም አያመጣውም። መቀየር የምትችሉት እናንተ ናችሁ። እሺ forget password ስለውና ከዛ SMS code ይላክልናል። እሺ ወንድሜ
እንሺ password እንደዛ ሲባል እ hello
የ- የሆነ ሚዜ ይገባል ያለ ቁጥር አዎ እኮ connection አሪፍ ከሆነ system ኡ ይሰራል፣ ይልክልሃል።
አለበናሽ